ሄሎ ጤና ይስጥልኝ ቤተሰቤት እንዴት አደርሽ? ሰላም አደርሽ?
ይመስገን።
ዊዝዶ አድርጌ ነበረ approval ይፈልጋል።
አንዴ መስመር ላይ ጠብቀኛለህ።
እሺ
ሄሎ ጤና ይስጥልኝ ቤተሰቤት ሰላም አደርሽ?
እግዚአብሔር ይመስገን።
አሁን ደውዬ ነበር ዊዝዶ ማድረግ ፈልጌ approval ይቅርታ እሺ፣ ሰ- transfer ሳደርግ ተቋርጦ ነው። አንዴ ላስተላልፍህ።
okay እሺ እሺ
ሄሎ ሄሎ ይቅርታ። እሺ በዚህ ቁጥር ነው አይደል?
በዚህ ቁጥር ነው እሺ አንዴ አይ፣ ጠብቅ።
በዚህ ቁጥር አይደለም እሺ ንገረኝ።
በዚህ ቁጥር ዜሮ ዘጠኝ አስራ አንድ እህ ስልሳ አራት እህ ዘጠና ዘጠኝ ሀያ ሰባት
አስራ አንድ ስልሳ አራት አይደል?
ዘጠኝ አስራ አንድ ስልሳ አራት ዘጠና ዘጠኝ ሀያ ሰባት እሺ ሀያ ሰባት ነው ያልከኝ? ይቅርታ መጨረሻ ሀያ ሰባት
ትናንት ነው ዛሬ ነው?
ትላንት
ስንት ብር ነበረ?
አስራ አንድ
እሺ አስራ አንድ ስልሳ አራት ዘጠና ዘጠኝ ሀያ ሰባት አይደል?
ሀያ ሰባት አዎ
እሺ አሁን ገብቶልሃል። እሺ check ማድረግ ትችላለህ።
thank እሺ ዩ ስለደወልክ እናመሰግናለን። መልካም ቀን።
መልካም ጊዜ